አምቡላንስ እባክዎ ልርዳው?
ምን ብዬ ልጠይቃት? መቤት
hello ጤና ይስጥልኝ።
አብሮ ይስጥልን።
አምቡላንስ ፈልገን ነበር ከአብነት ክሊኒክ እሺ፣ ወደ ጴጥሮስ።
ወዴት? ወደ ጴጥሮስ።
አዎ፣
እሺ፣ እ ታካሚ በምን ሁኔታ ላይ ነው የሚገኙት?
ምን አልሽኝ? ይቅርታ።
ታካሚው በምን ሁኔታ ላይ ነው የሚገኙት?
እ ኦክሲጅን ያስፈልጋቸዋል። አምስት ስንት ሊትር? five አምስት ሊትር።
ሊትር። አዎ፣ እሺ።
እንቻላለን።
እሺ፣ ጤና ባለሙያ ነሽ? ይቅርታ።
አዎ ነኝ።
እሺ፣ diagnosis አቸው ምንድን ነው?
heart failure with reduced ejection fraction ነው እ እና እ ለዛ ነበር የሚያስፈልጋቸው።
እሺ፣ እ አን- አንዴ price ኡን አውጥቼ ልደውልሽ። አብነት ክሊኒክ ነው ያልሽኛ?
አዎ አዎ።
እሺ፣ price አውጥቼ ልደውልሽ።
እሺ እሺ ጥሩ።
እሺ thank you
እሺ።